ሄሎ ሄሎ፣
አቤት፣ ሰላም ነው ሰለሞን?
እግዚአብሔር ይመስገን።
ከቤት ቤት ነበር የምደውለው።
እሺ እ እንትኑ ማለት ነው ብሩ ማለት ነው ያ- ያሸነፈው እ፣ ብሩ እኮ እዛው system ላይ ነው add የሚያደርግልህ፣ ወዲያው ነው add የሚያደርገው።
አይ ኖ system ላይ ወደ add እንደሚያደርግማ አውቃለሁ። እሱ እሺ
ግን ከ system ላይ እ፣ balance ኡን finance ኦች ወደ ራሳቸው አድርገው እ፣ በ cash እንደሚልኩልኝ ነው የማውቀው። ባለፈውም ሲሰሩኝ የነበረው እንደዛ ነው። እየሰማሽ ነው አዎ እየሰማው ነው። ሁለት መቶ ስልሳ ብሩን
ምን እራሱ ሁለት መቶ ስልሳ ብር ኧረ አይደለም almost ሀያ ስምንት ሺህ ምናምን ብር ነበር ከእሑድ ጀምሮ ክፍያ የነበረው የዛሬን ጨምሮ ማለት ነው። ከዛ እኛ ትናንሽ ክፍያዎችን ከዚህ ከስራው ከሰራን በኋላ ቀንሰን ከፍለናል። ዛሬ ደግሞ ሀያ አምስት ሺህ ብሩን ከዚህ ከ system ኡ ላይ ወደዛ ወስደው ወደ account እንልካለን ብለውኝ ነበር ፋይናንሶች።
አ፣ እኔ እና እኔ ያልከኝ ይሄኛውን እ፣ አልካ እ፣
የትኛውን?
አልከፍላለኝ ይሄኛው ሁለት መቶ ስልሳ ሀምሳ ዘጠኝ ብሩ
አይ እሱን አይደለም፣ አይ እሱን አይደለም። መክፈል እንትን ይላል ግን አብዛኛው እ፣ ተ- ተመሳሳይ ትኬቶች ምናምን አሉ። በተመሳሳይ ብር የተቆረጡ እነሱ ምናምን አንደ አጠቃላይ ተዳም ተደማምሮ ሀያ ስምንት ሺህ ምናምን ብር ነው የሚመጣው ብር እና ያን ያክል ትልቅ ብር ደግሞ ገና ተዘርቶ እስኪመጣ ድረስ ስለማይሆን ያለው ከ system ላይ ተልኮ ነው ብሩ። ከዚህ በፊት እንዳደረግነው የዛሬ ሳምንትም እንደዛ ሀምሳ ሶስት ሺህ ብር ገደማ ተበልቶ ቤቱ እንደዛ ነው ያደረጉት። system ላይ ወስደው ነው ወደ account የላኩልኝ። ግን በተደጋጋሚ እየሆነ ነው የተቸገርኩት። ባለፈውም እንደዚህ ብር እየጠበኩኝ እንዲ አጉል አድርገውኝ አንበላሰኝ እየተላከው እንዲ customer ደግሞ ትንሽ ደቂቃውን ሲቆይበት የዚህ አካባቢ ላይ ብዙ ምርጫዎች ስላሉ ዋሊያ፣ ሌላም ሌላም ቤቲንጎች ስላሉ ወደዛ ወደዛ ይሄዳሉ እና ያንን ነገር ለመቅረፍ ነው እኔ አሁን እየለመንኳቸው ምናምን ያለው እንደ አሰራሩ ከሆነ እንደዚህ አይደለም ማሰራሩ ሆን ያለበት አይደል? ስለዚህ ያን ያን እንዲስተካከል ነበር በተደጋጋሚ እንትን እያልኩ ያለሁት።
በቃ እሱን ለፈ- ለዛ ከሆነ ለፋይናንስ አሳውቃቸው።
እሺ ደግሞ ነገ ደውልላቸው። አስራ አንድ ሰዓት ላይ ወጥተዋል
አስራ አንድ ሰዓት ይወጣሉ ይወጣሉ። አዎ
ካለ እኔ ሰፖርት ነኝ፣ ሰፖርት ከስተመር ነሽ?
ሰፖርት ነኝ። አዎ እሺ ሌላ ሪፖርት ማድረግበት ምናምን ስልክ ማግኘት ይችላሉ?
በፋይናንስ ስልክ ደውልላቸው። ነገ ጠዋት ሁለት ሰዓት ይገባሉ።
እነሱ ጋር ልደውል። አዎ ደጋግሜ አዎ።
እነሱ ጋር ነበር contact ማደርገው ግን አዎ ተመሳሳይ ነገር ስለሚነግሩኝ ብዬ ነው እኔ ያው ምላሻቸውም ዝም ደስ ስለማይል ነው እኔ አሁን እንደ agent ያበሳጫል የሚናገሩት አዎ።
ንግግር ግን ነገሩን ላሳልፍ በሚል ነው። እስኪ ነገ ደውልና የሚሉኝ እሰማለሁ።
እሺ፣ እሺ፣ ሰላም፣ አመሰግናለሁ በጣም።
ችግር የለውም።